hello ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
የ MRI ቴክኒሽያኖቹ ማግኘት ይችላል?
okay እሺ፣ የ MRI ውን ስልክ ቁጥር ልስጠዎት።
እሺ እሺ ዜሮ ዘጠኝ ሰማንያ ስምንት
የዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት
ሰማንያ ሰባት ሰማንያ ስምንት ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ስምንት እ ሰ- መጨረሻ
ሰማንያ ስምንት
እሺ አመሰግናለሁ።
okay እሺ፣ መልካም ቀን።
እሺ መልካም ቀን ይሁን።